hello, hello,
hello sir
hello, ሰላም ነው።
እግዚአብሔር ይመስገን።
እንትን ነበረ የባስ የሐዋሳ ባስ ቲኬት ለመቁረጥ በ-
ስልሳ ስምንት አስር ላይ ደውሉላቸው።
ስልሳ ስልሳ አስር አዎ ወይም ደግሞ ስልሳ አንድ ስልሳ ሁለት ዘመን ባስ
ዘመን ባስ እሺ፣ ስልክ ያዥ ግን ስልሳ አንድ ስልሳ ሁለት ስልሳ አንድ ስልሳ ሁለት ዘመን ባስ
እሺ፣ ሌላስ
ስልሳ ስምንት አስር ለሁሉም ባስ የሚያገለግል ነው። እነሱ ይነግሮታል። ስልሳ ስምንት አስር የሁሉንም ባስ መረጃ ይሰጡታል።
እሺ፣ ስልሳ ስምንት አስር እሺ፣ እሺ ስልሳ አንድ ስልሳ ሁለት